Poderia ajudar, caraca. ሄሎ ጤና ይስጥልኝ። ዶንኪ ቲዩብ ነው የምንለርደው።
እግዚአብሔር ይመስገን ሰላም ናችሁ?
እግዚአብሔር ይመስገን።
እ፣ ወጌሻ ለመማር ነበር እስቲ ስሞትን አንዴ ይነግሩኛል።
እ፣ ስሞትን አንዴ ይነግሩኛል።
ኤርሚያስ ደምሴ
ማን አሉኝ?
ኤርሚያስ ደምሴ
እሺ፣ ስልክ ቁጥሮትን ይነግሩኛል። እየሰማሁት ነው። ስልክ ቁጥሮት
ዜሮ ዘጠኝ ሀያ ሁለት
እሺ።
ሀምሳ ሰባት
እም፣
ሰላሳ ሁለት ዜሮ ሶስት
okay። አካባቢው የት ነው?
ቃሊቲ ነው።
በኦንላይን ነው በአካል መማር የፈለጉት?
እ፣ በኦንላይን እንዲዛ በኦንላይን ደግሞ
okay እሺ። ኮርስ የሶስት ወር ኮርስ ነው። በሳምንት ሶስት ቀን አያት አካባቢ ተስፉ ሲኒማ ላይ ነው ኮርስ እ፣ የትምህርቱን ቪዲዮ በኢሜይል አድራሻዎት ነው ምንልክሎት። በኦንላይን ከሆነ በሳምንት ሶስት ቀን ያን እናደርጋለን። በሳምንት አንዴ ደግሞ ስለተማራችሁ ትምህርት ከኮሜዲያን እሸቱ ጋር ጥያቄና መልስ ይኖራቸዋል። በአጠቃላይ ሀያ credit hour አለው። አንድ credit hour ሰባት መቶ ሀምሳ ብር ነው። በአጠቃላይ በብር አስራ አምስት ሺህ ብር ነው። እስከ የካቲት ሀያ አምስት ከከፈሉ አስር ሺህ ብር ነው ክፍያው። ስለዚህ እስከዛ ድረስ ያለውን እ፣ ቅናሽ ተጠቃሚ መሆን ይችላሉ። ስለዚህ ወስነዋል። account ልላክሎት ወይስ? እሺ፣ ሲወስኑ ወይ ይደውሉልኝ። እናመሰግናለን ስለደወሉ።
እሺ፣ እሺ፣ እሺ፣